hello ሰላም ነኝ።
ሰላም እንትን ቅድም የነገርኩሽ order ኡን እስካሁን አልወጣልኝም።
የትኛው
እ? ለምን የትኛው order?
እ፣ ምግብ ቤት የለኝም ምናምን ብሎኝ ሬስቶራንት እ?
ኮኮ ከኮኮን እ፣ ከኮኮ ለአሴትም ነግሪያት ነበር። ለአሴትም ማን?
ነግሪያት ነበር። አብርሃም ነኝ።
አብርሃም አሁን ለፋሲካ እየደወልክለት ነበር አይደለ? ለኔ አልነገርከኝም።
ሰላም ሰላም፣ ሁለት ናችሁ አንደኛ?
ሁለት ነን አሁን።
እሺ፣ ለአሴትም የቆየ ነግሪያት order ነው እንዴ?
እስካሁን አልወጣም order ኡ ምን cancel አልሆነም ነው?
ይኸውልሽ እኔ እንደሆነ ታያለሽ እ፣ ምግብ ቤት ይሄ ስጠይቃችሁ ሄጄ እ፣ ማንጎ ነበርና ማንጎ ጁስ ነበርና ስጠይቃቸው የለም ማንጎ ጁስ አሉኝ። ከዛ ላሴት ስደውልላት ለቃ ወጣ ምግብ ቤቱን አለች።
ስንት ሰዓት ላይ ነው? ቆይቷል።
አረ ደቂቃው ራሱ ቆይ ሰላሳ አራት ሰላሳ አምስት ቢያንስ አንድ ሰዓት ይሆናል order ነበሩ።
እሺ እና cancel አልሆነም እስካሁን?
ወይ ልጅ አይደለም ሰላሳ አምስት ሰላሳ አራት ነው
ሰላም ነህ?
ሰላሳ አራት
እሺ እና አሁን ለከተማን አይደርስም ትተኩሃል አይደለም?
ምግብ ቤቱን ለቅ- ለቃ ወጣ ብላኝ ወጥቻለሁ። እኔ አሁን ወደ ቤት ሄጃለሁ። ቤት ሆኜ ነው የምደውለው።
በቃ እንደዛ ካለች cancel ይሆንልሃል።
አይ እስካሁን እንዴት አልሆነም ብዬ ነው።
እ፣ ሙሌ ጋርም ደውዬላት ነበር። ለ- ለቲም ጋርም አሳውቂያለሁ።
እንደዛ ከሆነ cancel ይሆናል ካለች cancel ይሆናል። ብዙ order አለ cancel እ?
የሚሆን እሺ። አባ ለዛ ነው።
hello hello hello፣ hello ይሰማኛል አይሰማም?
አሁን ይሰማኛል። ምን አልሽ?
ብዙ order አለ cancel የሚሆን ለዛ ነው እንጂ cancel ይሆንልሃል። ከሁለት ሰዓት እሺ።
በኋላ ነው cancel ማድረግ የሚጀምሩት። ለዛ ነው እሺ ናት።
አልታዘዘም ይሄ